አቤት ሄሎ ሰለሞን፣ አቤት ፋይሉ አለህ እንዴ?
እ እ ፋይሉ ፋይሉ አለህ?
መጀመሪያ ለ game ኡ እ፣ ጄኔሪኩ
ምን ነው ፋይሉ አልገባኝም።
ፋይሉ ማለት ይሄ game የሚጫንበት ፋይል አለ አለ extract የሚደረግ እሱ የለም። ሄ- ሄሎ ሄሎ ሰለሞን፣ ታ- እ፣ እንትኑን ከቆመ ልጅ ካቆመ ልጅ ላይ ነው የገዛሁት እ፣ accessory ዎቹን ጠቅላላ
እሺ ፋይሉ ምናምን ግን የለም። አ ፋይል የለም አይደለ?
ፋይል ሌሎች ፋይሎች
የምንጭንበት እኛ normally game ኦችን የምንጭንበት ፋይሎች የሉም አይደለ?
አዎ በቃ እሺ፣ accept ትለኛለህ። አ- accept በለኛውን እሺ፣ እልክልሃለሁ እንግሊዝ። ከዛ ፋይሉን መጫን እንጀምራለን። download አድርጎ ውስጥ ጨርስ። ትን- ትልቅ ፋይል ነው። download አድርጎ ውስጥ ጨርስ። ድጋሚ ደውላ አሳ- አሳውቀኝ።
access ይልበል accept በለኝ። ያው ልኬዋለሁ። አልበራም መሰለኝ አለ እንግሊዝ።
አዎ እሺ፣ አብራና በራ
አዎ
አልበራም ገና። እስኪ አብራ ይኸው እንግዲህ እየበራ ነው።
እ?
ይኸው በ- ይኸው እየከፈተ ነው። ቆይ እሺ በቃ ሲከፍት ንገረኝ። ችግር የለው።
በዚሁ ስልክ
ይቆይብሃል። ትችላለህ። አሁን ብከፍተው ብትነግረኝ እ፣ ይኸው ከፈተ። ብላክ
ይመጣልኛል። በቃ አብራውና ደውልና ንገረኝ። እሺ?
እሺ።
እሺ።